ደስ ሲል አቤት አቤት አቤት ሲያምር አቤት አቤት ደስ ሲል አቤት አቤት አቤት ሲያምር ሲገራም ነው ሲዋብ ሲያምር አየሁ አንቺን ግድ የለም አይኑርሽ እጅ ማይንካሽ ከተባቡት በላይ አንቺ ታምሪያለሽ ጸጉርሽ ማይበጠር አይንሽ ማይኳን ፍቅር ካለበሰ ሰው እንዳንቺ አያምርም ለእኔ የታየኝ ለሰው ባይታይ ባይገባቸውም ለኔ ገባኝ ሞናሊዛዬ ብዬ እንዳልጠራሽ መች ብጥር ሆነ ፍቅር ነው የሰራሽ ፍቅር ሰርቶሽ ቢያስውብሽ ቢያስውብሽ ቆንጆ ላንቺ አነሰሽ አነሰሽ ፍቅር ፈጥሮሽ ፍቅር ሰራሽ ፍቅር ሰራሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ እጅ አይንካሽ የኔ ቆንጆ እጅ አይንካሽ እጅ አይንካሽ አቤት አቤት አቤት አቤት ደስ ሲል አቤት አቤት አቤት ሲያምር አቤት አቤት ደስ ሲል አቤት አቤት አቤት ሲያምር ሲገራም ነው ሲዋብ ሲያምር አየሁ አንቺን ይሆንሻል ብዬ ለውበትሽ መጠሪያ አልወጣም ሸመጣ ከወርቁም ገበያ ባይሆን ከደረትሽ ከአንገትሽ ላይ ብታምሪ ነውና እንዲህ ስትታይ ለእኔ የታየኝ ለሰው ባይታይ ባይገባቸውም ለኔ ገባኝ ሞናሊዛዬ ብዬ እንዳልጠራሽ መች ብዕር ሆነ ፍቅር ነው የሰራሽ ፍቅር ሰርቶሽ ቢያስውብሽ ቢያስውብሽ ቆንጆ ላንቺ ያነሰሽ አነሰሽ ፍቅር ፈጥሮሽ ፍቅር ሰራሽ